ሄሎ ሰላም ነኝ።
እኛም ሰላም ነው አለው እንዴት ነህ?
አለን። ተቃራኒ ኦርደር ይዤ ነበር እሺ ንገረኝ። ኦርደር ነበርክን?
ሰላሳ አምስት ዘጠና እና ሰላሳ አምስት ዘጠና እና ሰላሳ ስድስት ዜሮ ዜሮ ሰላሳ ስድስት ዜሮ ዜሮ ሰላሳ ስድስት ባስልጥቅልን ሰላሳ ስድስት ዜሮ ዜሮ ነው የምታወጪው።
እሺ አትፍካው። ሄሎ ሳሙኤል፣ ሄሎ ሄሎ ሳሚ፣ ወየ ይሰማል።
የአእምሮዬን ችክኑ ነው አይደለም ይወጣልህ?
አ- አ- የአእምሮኛ አዎ በቃ ወጥቶልሃል።
እሺ እሺ ሰላሳ ስድስት ዜሮ ዜሮ